ሰላም ነው ለስትልኝ አሊባባ አለሁ አለን አለን አባዱላ አለ እንዴ
አባዱላ አለኝ አዎ
እየለጠፈ የለጠፈ ለስራ የሚሆን ማኑዋል ማኑዋል ማኑዋል ማኑዋል ሁለት ሺህ የለጠፈ አስራ አንድ አለኝ ሶስት ሚሊዮን እሺ።
አራት መቶ ሺህ ብር አንድ ሁለት ሺህ አንድ አስራ በር አንድ ነው አንድ በር አንድ በር አዲስ እሺ መኪና ባለ ነው፣ ሁለት በር ሁለት በርስ ሁለት በር የለኝም ሁለት በር የለም ሁለት በር አባ- አባዱላ አለ እንዴ ማዲ ሁለት በር አባዱላ አለ silver ሁ- እ አ እሱ ሁለት ሺህ አስራ አንድ ነው አንድ በር ነው አዎ። በቃ እሺ ወንድሜ ማን ብዬ እሺ።
ሊያዘው ስልክህን መስዑድ
እ መስዑድ መስዑድ መስድ እሺ ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ላይ አባዱላ ሁለት በር ብለህ text አድርግልኝ ስንት ስንት ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና እሺ መርካባ አዎ፣ አባዱላ ሁለት አሁን በር text ፈላጊ ነኝ ብለህ text አድርግልኝ እሺ normal እሺ፣ እሺ፣ እሺ።